Dönmsiti no?
እንትኑ ጋር ፕሮግራሙ ላይ ለመታደም ነው።
ነገ ስምንት ሰዓት እና ከምሽቱ ሁለት ሰዓት ነው ያለው። የስንት ሰዓቱን መታደም የፈለጉት? ነገ ስምንት ሰዓት ቀንና ከምሽቱ ሁለት ሰዓት ነው ያለው ፕሮግራሙ።
ስምንት ሰዓት ነው።
የስምንት ሰዓቱ እ እሺ፣ ስሞትን ይንገሩኝ።
እ ብሩክ
እሺ፣ ብሩክ ማን?
ምረቱ
ስልክ ቁጥር ይንገሩኝ። 09 በዚህ በሰርክ ሰላሳ ሁለት 32 አስራ አምስት 15 ሰማንያ ስልሳ ሶስት 80 63 ለስንት ሰው ነው ቦታ ማስያዝ የፈለጉት?
እ ለስንት ሰው ነው ቦታ ማስያዝ የፈለጉት?
ለሁለት
እሺ እ ትኬቱን ነገ ከሶስት ሰዓት ጀምሮ እዛው በቦታው ያገኛሉ።
ቦታው የት ነበር?
ሲኤምሲ ሚካኤል ጋስት ፊት ለፊት ወይም economic association ህንጻ።
ሲኤምሲ
አዎ ሲኤምሲ ሚካኤል ጋር economics association ህንጻ ድልድዩ ጋር።
እዛ ነው ያለው።
አዎ አዎ።
ቴንክ እሺ እሺ፣ እናመሰግናለን። መልካም ጊዜ ይሁንልዎት።